ሄሎ ሰላም ነው?
ትናንት ውስጡ ጎጭት ላይ አሳልፈኝ
እሺ
መመለስ ከብቼ ሪፖርት ማድረግ
እሺ ዲፖዚት ካደረግከው በኋላ መልሰህ ዲፖዚት ካደረግከው በኋላ ወጪ ማድረግ አትችልም አይ ጎጭት ላይ ነው አረች
እኮ እ እንትን ካል ምንድን ነው ድጋሚ መልሰህ ወደ ቤት ቤት account መመለስ አይደል የፈለግከው?
ወደ ቤት account ላይ አለ።
ግን መ- መ- ወ- ድጋሚ ወጪ ማዘዝ አትችልም።
አዎ እሺ account history ውስጥ ትገባና voucher history የምትላለች እሺ
voucher history የምትላለች ከዛ እ፣ ቀኑን አስገብተህ search ስታደርገው voucher ኮዱ ይመጣልሃል። voucher code ብሎ pending የሚል ይመጣልሃል።
አኑ
ከዛ የትናንት ነው በቃ የትናንትናን ቀን አስገብተህ ሀያ ሶስት ብለህ አስገብተህ ስት- ስ- እንትን ስትለው እ?
search ስታደርገው voucher code የሚል ይመጣልሃል።
አዎ ከዛ voucher ኮዱን ኮፒ ታደርግና deposit ላይ ትሄዳለህ።
እሺ እሺ ከዛ voucher ን ትመርጥና እ፣ ያቺ ኮዷን አዎ ኮፒ ያረግካትን እዚህኛው ውስጥ ታስገባዋለህ።
ዋ ከዛ deposit ላይ deposit ስትለው መልሶ ወደ ቤት ሴት account ይመልሰዋል።
እሺ አየሁ።
እሺ ስለደወሉ እናመሰግናለን። መልካም